ተቀበልሽ ማኪ ኃይለ ጤና ይስጥልን።
አብሮ ይስጥልን። እንዴት ዶንኪ አምሽልን?
ነው ዶንኪ ምናምን ልርዳዎት እ፣ ከሁለት ቀን በፊት book አድርገን ነበር ለ stand up comedy ይቻላል። እሺ አድርገናል። Already ክፍያ ምናምን ከፈለው?
ከፍለን አዎ፣ Okay Upload አድርገናል። እዛ ላይ ግን ያው ምንም response ስላላገኘን ነው።
Okay እንትን ተ- ተልኳል ምናምን የሚል መቶላችኋል መጨረሻ ላይ Register ስናደርግ አዎ ቦታ ምንድን ነው ተይዟል፣ ግን ምንም አይነት ቁጥር ምናምን ስላልተሰጠን አዎ ችግር የለውም ለእኛ confirmation ኡን already Approve ለማድረግ ነው።
ችግር የለውም already እኛ ጋር ይገባል። ነገም ግን እ፣ ስትመጡ ያው screenshot ኡን አሳይታችሁን ማለት ትችላላችሁ። ስማችሁ ምናምን already አስገብታችኋል።
አዎ የአንድ ሰው ስም ነው የተመዘገበው፣ ግን ሁለት ችግር ሰው ናት።
የለውም በቃ ችግር የለውም።
screenshot ኡ በቂ ነው።
በቂ ነው፣ screenshot ኡ በቂ ነው already።
Okay እሺ። Intercontinental አይደል?
አዎ አዲሱ Inter Luxury Inter Luxury እሺ። ስንት ሰዓት?
Almost አስር ሰዓት ላይ ምናምን ብትመጡ አሪፍ ነው። አስራ አንድ ሰዓት ጀምሮ እስከ አንድ ተኩል ስለሆነ ፕሮግራሙ Okay እንደዛ እሺ እናመሰግናለን።
እሺ። Thank you so much።